ቤት ቤት ራሄል ነኝ። ባኮም ልርዳው
እንትን ተመላሽ ቼክ ለማድረግ ነበር እዚህ ጋር ላበላልኝ ብሎ
እሺ ካሽር ኮድ ንገረኝና ቼክ አደርግልሃለሁ።
አስራ አንድ ዘጠና ሁለት
እሺ አስራ አንድ ዘጠና ሁለት
አስራ አንድ ዘጠና ሁለት አስራ አራት ሰማንያ ሶስት ስንት አልከኝ? አስራ አራት
አስራ አራት ሰማንያ ሶስት አስራ አራት ሰማንያ ሶስት
ሰማንያ ሶስት እሺ loss ነው። ሁለት ጨዋታ ነው የወደቀው።
እሺ እሺ ሌላ check ማድረግ ያለህ ኮድ አለ?
የለም እሺ ስለደወልክ እናመሰግናለን። መልካም ቀን